ሄሎ ሰላም ጤና ይስጥልን። በሽት ቤት
አዎ አንድ ሺ አራት መቶ ብር ወል አይሆንም ፕሮሰሲንግ የሆነው መቼ ነበር ውስጥ ያረካው?
ትናንትና ነው።
ትናንትና። እሺ ንገረኝ። በሽት ቤት ስልክ ይሄ ነው የደወልክበት?
አዎ ይሄ ነው።
እሺ አንዴ ጠብቀኝ መስመር ላይ እሺ።
እሺ እሺ ይጠብቃል።
እሺ አዎ ለቻፓ ሳውቀናል። እሺ ትንሽ ስላስቸገረ ነው ዊዝድሮዋል ይገባልሃል። አሁን
ይቀጥላል።
ናልከኝ እሺ ያመሰግናለሁ።
መልካም ምሽት።
Thank you.